ጤና ይስጥልን ዲስትሪክት ረዴት ነኝ የምንገዛው።
ዊዝድሮ አድርገን ነበር ብር
እሺ አንዴ በቻፓ ጠብቀኝ፣ አንዴ ጠብቀኝ።
ያው ሶስተኛ ነው አራተኛ ነው የምደውለው።
እሺ እንትን ወደ ባንክ ነው አይደለ ዩዝ ዳረከው?
አ ወደ ንግድ ባንክ ሶስት መቶ ብር እሺ ሲስተም ትንሽ ስላስቸገራቸው ነው። ቻፓዎች አሳውቀናቸዋል፣ ይገባላቸዋል ብለውናል። እሺ ይቅርታ።
አዎ ዝም ብዬ ደግሞ ኦን ካሽ ነው ስልካችሁ በዳታ መደወል ራሱ አይቻልም።
አዎ እሱ ደግሞ በጣም ይከብዳል።
አይ አሳውቀናቸዋል። ያንተ ብቻ ሳይሆን የብዙ ሰው የንግበን ወደ ባንክ transfer ያደረጉት እንዳለ ተይዘውባቸው ነው። system እንደተስተካከለ ግን ይገባል ብለዋል። እሺ
ኦፍ፣ እሺ ምን ያህል ይቆያል ማለት ዛሬ ነው?
ይገባል ብለውናል። ከቅዳሜ ጀምሮ እያስገቡ አልነበረም። ዛሬ ግን እና- አይደለም?
አስተካክለን እናስገባለን ብለዋል። አዎ
okay፣ እሺ፣ እሺ እሺ።
ብሩን ስለፈለኩት ነው።
እሺ እሺ እሺ።